ሄሎ ጤና ይስጥልኝ ብዙ
ከድሬዳዋ ነበር ከአጠና ተራሱ እሺ ምን ነበር ፕሪንተሩ ስናዘው አላወጣ እያለ ነው።
እሺ ለገዛኝ ደወላችሁለት ገዛኸኝ ኦኬ። ሌላ ኪኒ ቫይበር ሜል ይሆናል ስልክ ልስጥህ የገዛኝ
የሆነ ዘጠና አራት ቤት መጨረሻ ዜሮ ሰባት ነው
አይደለም ዜሮ ዘጠኝ አርባ ስድስት
ዜሮ ዘጠኝ አርባ ስድስት ስልሳ ስድስት ዜሮ አምስት ሀምሳ ሶስት
ዜሮ ዘጠኝ ሀምሳ ሶስት አዎ